Einstein Longitude.
ሄሎ ሄሎ አቤት ሰላም እንዴት ነሽ?
ጤና ይስጥልኝ። እንዴት ዋልሽ?
እግዚአብሔር ይመስገን። ከአንድ አብቦ ሜዲ ላምፖት ነበረ።
እሺ ይቻላል።
እሺ ምን ላድርግ? ምንድን ነው የሚጠበቅብኝ ከኔ?
እ፣ ምንም ስሞትን ይንገሩኝ እና ቦታ ላስይዝልዎት።
ሁለት ሰው ነው በቅደስ አንን ላይ ና
ችግር የለም። በአንድ ሰው መያዝ እችላለሁ። በአንድ ሰው መያዝ እችላለሁ። ችግር የለውም። አንድ ሰው ይንገሩኝ።
ሁለት ቦታ
ይቻላል። አዎ እሺ በቃ መቅደስ አንን ላይ
እሺ።
በቃ
መቅደስ
አንን ላይ አንን ላይ ስልክ ቁጥሩ አልውሰድ።
እሺ ዜሮ ዘጠኝ ሀያ ሶስት ዜሮ ዘጠኝ ሀያ ሶስት ስልሳ ሁለት ስልሳ ሁለት ዜሮ አንድ
ዜሮ አንድ ሀያ ሶስት
ሀያ ሶስት እሺ። ስንት ነው ብዛት?
ሁለት ሰው ከኔ ጋር ማለት ነው።
አዎ እሺ። በምን አይነት መልኩ ነው የምትታደሙት?
እንዴት
VIP ነው ወይስ normal ነው?
አይ
normal
አ normal እሺ። ናት
ሰዓት ብዙ ሰዓት አላወቅ አላወቅ ነው አስራ አንድ ሰዓት አስራ አንድ ሰዓት አዎ እሺ እሺ እ፣ ቲ- እንትን ላይ ቴሌ ማን ነው YouTube ላይ አሁን የተለቀቀችው ልጅ አለች አይደለ? እጹብ ድንቅ ልጅ ከዛ ነው አዎ አዎ እሱ እሱ description እና comment ላይ link አለ። እዛ link ውስጥ ስትገቢ ቢኒያ መለሰ የሚል account አለ።
እሺ so በዛ ትከፍይና አዎ ከዛ screenshot አድርገሽ ደረሰኙን ቀድመሽ የምትፈልጊ ከሆነ እ፣ ደንበል ፊት ለፊት የሚገኝ አበሩስ ህንጻ አራተኛ ፎቅ ቢሮ ቁጥር አራት መቶ ሰባት መውሰድ ትችያለሽ። ከቀረበሽ ደግሞ ኢንተርኮንቲኔንታል ሆቴል ሄደሽ መውሰድ ትችያለሽ። ካልሆነና ካልተመቸሽ ግን የዕለት ሁለት ስትመጪ በር ላይ እንሰጥሻለን። screenshot ማድረግሽን ግን አትርሺ።
እ፣ ከፍዬ screenshot ላርገው እም። አዎ mobile banking ነው ንግድ ባንክ አዎ አዎ፣ ንግድ ባንክ ነው አለልሽ። እዛ ነው።
እሺ እሺ thank you መልካም ቀን። እሺ።
እሺ አላህ ቅዳሜ ነው
አቤት ቅዳሜ ነው አይደለ አዎ አዎ በሰባት አዎ አዎ፣ ቅዳሜ በሰባት
thank you እሺ እናቴ፣ መልካም ቀን።
ለሁላችሁ